Hello ጤና ይስጥልኝ።
Hello ጤና ይስጥልኝ።
እግዚአብሔር ይመስገን። ፍሊንት ስቶን ነው ምስን የደወሉት። ምን ልርዳዎት?
እስቲ ስለ አክሲዮን አንዳንድ መረጃ እስቲ ለማወቅ ፈልጌ ነበረ።
እሺ ስለ ይቻላል።
አክሲዮን ጥቅም
እሺ ያው መነሻውና መጨረሻውን ያውቁታል አይደለም? ሀያ ሺህ እ- እ?
ብር ነው መግዛት የሚችሉት።
አዎ አዎ መነሻው እስ- መጨ- ላይ ሀያ ሺህ።
የሚይዝ ደግሞ እስከ ሁለት ሚሊዮን ብር ነው ማለት ነው።
እሺ advantage ኦቹ ያው ከሰላሳ ዓመት በላይ የቆየ company ስለሆነ የባለቤትነት ድርጅ ከሰላሳ ዓመት በላይ የቆየ ድርጅት ስለሆነ እ፣ የባለቤትነት ድርሻ ይኖሮታል።
እሺ ሁለተኛው ደግሞ እርስዎ በገዙት እ, የአክሲዮን መጠን ደግሞ እ, አመታዊ ትርፍ ተካፋይ ይሆናሉ ማለት ነው።
እህ፣ ሶስተኛው ደግሞ እ, እርስዎ በፈለጉበት ሰዓት ያ አክሲዮን ወደ ቤት ይዞር ካሉ ወደ ቤት ይዞርሎታል ማለት ነው። ያው ስ- ቤት ሰርቶ በማስረከብ ላይ ያለ ድርጅት ስለሆነ እህ፣ እየተሰሩ ያሉ ቤቶች አሉ። ያ እ, የገዙት አክሲዮን ወደ ቤት ይዞርልኝ ካሉ እርስዎ በገዙት አምስ- አ- አክሲዮን መጠን ተተምኖ ወደ ቤት ይዞርሎታል ማለት ነው። ሶስተኛው ደግሞ እ፣ አራተኛው ደግሞ እንደ እርስዎ አቅም እ፣ እንደ እርስዎ ችሎታ እ፣ ድርጅቱን አገለግላለሁ ካሉ እህ፣ just አስተዳደራዊ እውነቶች ላይ ቅድሚያ ይሰጡታል ማለት ነው።
Okay። እሺ
የት አካባቢ ነው እርሶ?
እኔ ያሰላ ነኝ ያሰላ ነኝ።
Okay maybe እ-
procedure ኦቹን በስልክ መጨረስ የሚችሉ ከሆነ ስልኮትን ለሽያጭ ሰራተኞቻችን ላስተላልፍ እና እህ፣ ከእነሱ ጋር detail አውርተው እ፣ መግዛት ሀሳብ ወይም ወስ- ወስነው ከሆነ እ፣ እህ፣ የሚፈራረሙት ነገር አለ። እሱን በቴሌግራም ልከንሎት ፈርሞ ይልኩልንና እህ፣ ከዛ ደግሞ እ፣ transaction መፈጸም ደረጃ ሲደርሱ ደግሞ በባ- በባንክ እ, ይልካሉ። ከዛ ሰርቲፊኬቱን ደግሞ እኛ በፖስታ ቤት እንልክልዎታለን ማለት ነው።
Okay። በቃ፣ ስለዚህ እሺ።
እንዲደወልሎት ላድርግ።
አዎ፣ ቆይ አስቤ ያው ሁኔታውን ሰምቻለሁ። እስኪ እነግርሃለሁ፣ እደውላለሁ።
ስሙትም አል ብዬ ሊያዝ ተስፋውን እሺ፣ ማስታወቂያችንን ከምን ሰምተው ነው?
ከቴሌቪዥን ኦኬ፣ ደው ይደውሉልኝ።
እደውላለሁ።
እሺ እሺ